ለማስነሴ ስትሪማከር
ጥያቄ ነበር ብላችሁ ነበር አይደለ?
እሺ አዎ
ሶስት ጥያቄ እሺ ስም አልበል ሱራፌል
ማን አሉ ሱራፌል ሱራፌል ሱራፌል ሱራፌል ነው ዘላለም
ኢቴች የጥሪ ማዕከል ከሌሎች የጥሪ ማዕከል በምን ይለያል?
መረጃ መረጃ በደንብ ይሰጣል።
እሺ ምን አይነት አገልግሎት እንሰጣለን? ኢቴች የጥሪ ማዕከል እ?
ምን አይነት አገልግሎት እንሰጣለን?
የእንትን ምንድን ነው የበረራ ምናምን ትኬት
እሺ
እሱን እሱን አንድ ላይ
ከምን ከምን አየር መንገድ ጋር ይሰራል?
ከ- ስንት ነው መጥቀስ ያለብኝ? አንድ ነው ሁለት?
የቻሉትን
ከኢትዮጵያ አየር መንገድ፣ እሺ
ከ- ከኤምሬትስ እሺ
በቃ ይሄ በቃ።
Okay እሺ ጥሩ። ስለዚህ ያው ስልኩ አሁን የደወሉበት ነው የሚጠቀሙት።
አ በቃ እሱን ይዘናል። እ፣ ቲክቶክ ላይ እናሳውቃለን። ካሸነፉም እንደውላለን።
እሺ እሺ እሺ እናመሰግናለን። መልካም ጊዜ።
እሺ።